የዘጠና ስጥልን ተድላ አምቡላንስ የአምቡላንስ አገልግሎት
እ-
ተድላ አምቡላንስ የአምቡላንስ አገልግሎት ላይ ነው የደወሉት
አዎ
የአምቡላንስ አገልግሎት ፈልገው ነው አዎ
የት አካባቢ ነው
አ- ሀደስ
አቤት አይሰማም ይቅርታ ሀደ- ሀደስ ሀደስ ሀደስ
አደስ ወዴት አካባቢ ነው ያለው
ከድሬዳዋ
ከድሬዳዋ
አዎ ከዛ ወዴት ነው መሄድ የሚፈልጉት
አዎ ደውላልና እሺ በእናትህ ቶሎ በል
ወዴት ነው መሄድ የሚፈልጉት
አ- እስከ ፍንፍኔ
ወደዛ ወጥቷል
አዎ ፍንፍኔ
ታማሚው በምን ሁኔታ ላይ ይገኛሉ አሁን
እ
ታማሚው በምን ሁኔታ ላይ ይገኛሉ ቤት ነው ያሉት ሆስፒታል አዎ ቤት ቤት ቤት ቤት ቤት ነው አዎ ምን ሆነው ነው
ይደውላልና ምን ሆነው ነው
እ ምን ሆነው ነው